ሄሎ
ሄሎ ሄሎ አይሰማም ተናስተልን
እግዚአብሔር አሎ።
ይመስገን እንርዳዎት ሄሎ
አቤት አቤት
አይሰማም ይሰማኛል ይሰማኛል ምን እንርዳዎት እ፣ አሁን ብር ሁለት መቶ ወደ አስተላልፈን ነበረ አልገባልኝም
ሁለት መቶ እ? ሁለት መቶ ብር አስ- አዎ በቴሌ ብር ወደ ወደ ሁለት መቶ ብር አስገብቼ ነበር አሎ እ? አልገባልኝም አዎ አልገባልኝም እኮ transaction message ያሉት deposit ያደረጉበት
እ?
deposit ያደረጉበት transaction message አለዎት
betting አዎ
transaction message አለዎት ወይ
ምን አለ account transaction message አለዎት ወይ ክፍያ የከፈሉበት
አልሰማሁሽም እናቴ አዎ ጫጫታ ቦታ ነው ያሉት ሲችሉ ይደውሉልን እሺ
አሁን ይሰማኛል ቀጥይ
እሺ ክፍያ የፈጸሙበት transaction message አለዎት
ደረሰ
አዎ ደርሰኝ ማለት ነው የተላከሉት በ message
በ message አልደረሰልኝም አሁን ነው እንትን ያልኩት እ፣ ወደዛው የቆረጥኩት አሁን ነው
እኮ ሴጁን ያስልኩና በሱ message ነው እሺ እንትን የምንለው
ነው
አዎ
እሺ እሺ መልካም